ሄሎ
ሄሎ ወይ ደንበኛችን ከአሪፍ ቤ ነው ተቋርጦ አ?
ነበር አ ተቋርጦ ዋ አ ነበር አ እሺ ስልክ ቁጥሩን እየነገሩኝ ነበር ይገርም ቁጥር 52 58 ሀምሳ ስምንት 57 ሀምሳ ሰባት 26 ሀያ ስድስት አዎ።
ከዚህ በፊት ደውሎ አስመዝግበው ነበር እንዴ አይ ዝም ብለን አንድ ሞክረ ነው። ከዛ በኋላ ተው ነው እሺ ስምዎት ማን ልበል ዮሴፍ ዮሴፍ ማን ዮሴፍ መላኩ
ስንት ብር ነበር
ስድስት መቶ እና ስምንት መቶ ብር ሁለት የተደረገ እሺ መች ነበር
አ፣ በእነሱ ሀያ ስምንት
በሀያ ስምንት አስራ አንደኛ ወር ማለት ነው።
እሺ ፍላሽ ቤቱ ላይ ያለውን history screenshot አድርገው በምነግሩት የቴሌግራም ቁጥር ይላኩልኝ እሺ ቁጥሩን ንገሪኛል።
ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ ሲልኩልን ስምና ቁጥሩን ከስር ያስቀምጡ
ስልክ ቁጥር አዎ እና ስሙት እሺ፣ እሺ።
እሺ ሌላ የምረዳት ነገር አለ አይ በቃ ይህን ላክልሽ እና መልሰን እንደውልሻለን።
እሺ ስለደወሉ እናመሰግናለን ስለ አገልግሎት ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ በቃ ይሄን ነው።